ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። ባኮመን ልርዳው።
hello ቤት
ሰላም ነው?
ሰላም ነው? እንዴት ነህ?
አለን።
አለን እግዚአብሔር ይመስገን። ምን አ፣ ልርዳችሁ?
ትል- አ፣ ይላል ትላንትን አ፣ ትላንትና ማታው ስድስት ሌሊት
የአንተ አምስት መቶ ነው።
አ እሺ check አድርጌልሃለሁ። እሺ ትንሽ process ላይ ነው ይገባልሃል።
እሺ ይኸው check አንድ ሺህ አምስት መቶ አዎ check አድርጌዋለሁ፣ አይቼዋለሁ። ጠብቀው ይገባልሃል። ትንሽ ጠብቀው። እሺ